ቢሆን ለመኛችን
ሄሎ ጥራሳ ሄሎ ስልም ቢዚ ኢትዮጵያ ሄደን እኛ ባኩ ዘመን ልርዳዎት ብለሽ ለማስመዝገብ ነበር
እሺ ይቻላል።
አርባ አምስት አርባ ዘጠኝ ሰላሳ ሶስት
አርባ አምስት አርባ ዘጠኝ ሰላሳ ሶስት ሰላሳ ሶስት አዎ እሺ ባኩት መስመር ላይ ጠብቁኝ ልሎት መንግስቱ ጨምበላላ ባርና ሬስቶራንት አዎ አዎ
ሙሉ ስሞትን ይገሩ
ብርሃነ ስላሴ ማሞ
ማናል ብርሃነ ስላሴ ማሞ
በዚህ በደወሉ ስልክ ለመዝገብ ወይስ ሌላ ስልክ ይሰጥ?
ችግር የለም በዚህም
እርስዎ ይገኛሉ አይደለ?
ችግር የለውም መስመርተኛው ስለሆንኩኝ ይደውሉኛል ቴክኒሻኖቹ ችግር የለም እ፣ የደንበኛውን- ምን አልሽ የደንበኛውን ስልክ ካሉት ቢሰጡኝ።
ባርማኑ ነው የሚኖረው የእሱ ልስጥሽ ናና ዜሮ ዘጠኝ አርባ አንድ
አርባ አንድ
አርባ አንድ ሀያ ሰባት ሰላሳ ስምንት ዜሮ አንድ
መጨረሻ ስንት አሉ?
እ ሀያ ሰባት ሰላሳ ስምንት ዜሮ አንድ
አድራሻ የት አካባቢ ነው?
ሳሪስ አዲስ ሰፈር ሳሪስ አዲስ ሰፈር
specific area ዎች ወይ ልዩ ቦታ እንደዚያ ነው ሳሪስ ይባላል።
አዲስ ሰፈር በሚል ይታወቃል በዛ ነው
ብልሽቱ ምንድን ነው?
draft machine ኡ አያቀዘቅዝም አዲስ የሰሩ አይሰራም
እሺ፣ እየሰራ አይደለም። መቼ መቼ ጀምሮ ነው?
ምን አልሽ ከመቼ ጀምሮ ነው?
ከቅዳሜ ጀምሮ ነው ያው ዛሬ አጋጣሚ visit ሳረግ ስለንተ ስላልኩ
እሺ፣ የ barman ኡን ስም ሊነግሩ ይችላሉ? የሚስጠኝ ምን ምን?
ስም ስም ነው የነገሩ ምን አልሽ ስም ሙሉ ስም የእሱን ይንገሩኝ። የባርማኑ የእኔና የባርማኑ ሙሉ ስም ማን ያንተ ስም ማን ነው ሙሉ ስም እ ፍቅርማ ፍቅር ይብቃ
ፍቅር ይብቃ
በማልተቋረጠ ይቅርታ፣ እ
በማልተቋረጠ ይቅርታ፣ ምን አልሽ በማልተቋረጠና አልሰማሁትም ይቅርታ።
ፍቅር ይብቃ
እሺ፣ መዝግቢያውን ወደ ጥገና ክፍለ ስላልፈለ የጥገና ባለሙያዎች በአንድ ሰዓት ውስጥ መጥተው የጥገና አገልግሎት ይሰጣሉ።
እሺ፣ እሺ።
ለምረዳውስ ነገር አለ?
አይ ምንም
ስለደወሉ እናመሰግናለን። አገልግሎት የሌሉትን ሀሳብና አስተያየት ከሚሰሙት ድምጽ በኋላ እንቀምጥልን። መልካም ቀን ይሁንልን።
ስማኝ ሲመጡ ምን ታደርግልኛለህ መሰለህ የሚሉን